ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ የምንወደው
ስሚት
ሄሎ ሄሎ ሁሉ ስፖርት ነው። እባክዎ የምንወደው
እ ሁሉ ስፖርት ነው። እባክዎ የምንወደው
በአማርኛ ማውራት አይቻልም እንዴ?
በአማርኛ ነው እያወራሁት ያለሁት።
okay ኦሮሞ መስለኝ።
ሁሉ ስፖርት ነው። እባክዎ የምንወደው ነው ያልኩት።
ሁል ስፖርት
አዎ ሁሉ ስፖርት ነው የደወሉት።
አዎ፣ ወደ ሁል ስፖርት ነው የሄደው።